Hello
ማማ ደንበኛችን ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
Integration ፈልጌ ትላንትና ደውዬላችሁ በየሆነ ስልክ ቁጥር ዜሮ ዘጠኝ ዘጠና ሁለት ምናምን የሚል ስልክ በዚህ ስልክ ላይ document ላክልኝ አንድ document ምናምን ብላኝ ነበረ እና ጭራሹኑ መልስ የሚሰጥም call center አይደለም call አይደለም የተ- የ- የ- የሰጠችኝ እና ቴሌግራም ላይ ላካላችኝ ቴሌግራም ላኩኝ ማንም ጋር respond አያደርግም። Actually ለ integration የሚያስፈልጉ document ኦች ምንድን ናቸው የሚለውን ነገር ነበር ለመጠየቅ የፈለግኩት። ግን ማንም respond የሚያደርገኝ አላገኘሁም።
እሺ ደንበኛችን፣ ወደ ለመመዝገብ ወደ website ወደ website አችን ArifPay dot net ነው የሚሄዱት።
dot net
አዎ ArifPay dot net እሺ፣
ArifPay dot net ላይ ሄደው ወይ ደግሞ አሪፍ Merchant dot ArifPay dot net ላይ መመዝገብ ይችላሉ። ከተመዘገቡ በኋላ ወደ developer dot ArifPay dot net ላይ API ውን test ማድረግ ይችላሉ ማለት ነው።
API ን test ማድረግ ይችላሉ።
አዎ አሁን እ፣ ወደ ቴሌግራም ቻናላችን ልከውልናል።
አዎ ልክ ያለው በነገራችሁ ስልክ ቁጥር የ- የ betting company ውን document እስኪ አንድ document ላክልኝ አለችኝ። ላኩላት።
እሺ ደንበኛችን፣ የቴሌግራም ቻናሎች ማን ይባላል?
ጎልዊን I think ጎልዊን ይሁን ገነቱ በእኔ ይሁን በእና- በድርጅት ስም ልክ ያለው እሺ እሺ ደንበኛችን፣ አ- አይቼዋለሁ።
አዎ ምንም እ፣ የነገርኩትን website step by step እልክሎታለሁ አሁን
አሁን ላኪልኝ please በእናትሽ እየ- እየጨቀጨቁኝ ነው ከ- ከ developer team አችን team ኦች እየ- እየደወሉ ስለሆነ ነው የተቆራረጠ ነው ምናምን
ከኛ የእኛ developer ኦች integration ኑ ለመጀመር በጣም kee- keen ሆነው እየጠበቁ ስለሆነ እሺ እሺ እኔን ነው የሚጠብቁት እና የእኔን confirmation ነው። ስለዚህ አሁኑኑ እኔ እኔ ደግሞ አንቺ እጠብቃለሁ።
እሺ ደንበኛችን፣ አሁን እልክሎታለሁ።
እሺ እሺ ደንበኛችን ስለደወሉ